በህይወት አቆይቶ በሰላም በጤና ለዚህ ላደረሰን በህይወት አቆይቶ በሰላም በጤና ለዚህ ላደረሰን መልካም እረኛችን እግዚአብሔር ይመስገን፣ እግዚአብሔር ይመስገን። መልካም እረኛችን እግዚአብሔር ይመስገን፣ ለዚህች ቀን እኛን ላደረሰን። እኸ መልካም እረኛችን እግዚአብሔር ይመስገን፣ እግዚአብሔር ይመስገን። መልካም እረኛችን እግዚአብሔር ይመስገን፣ ለዚህች ቀን እኛን ላደረሰን።